ጤና ይስጥልኝ። አሪፍ ቤት ነው ምን ልርዳው።
ጤና ይስጥልኝ። አሁን ደውዬ ነበር አሪፍ ቤት ላይ
እሺ አሜን።
እና ሁለት መቶ ብር ከሀበሻ ቤት ላይ
እህ፣ ሁለት መቶ ብር withdraw አድርጌ ነበር እና ቴሌግራም ላይ ላክልን አሉኝ። cancel ምልክት ነበር የሚያሳየው መጀመሪያ ማለት ነው።
እሺ ሀበሻ ቤት ላይ history ላይ እህ፣ ቴሌግራም ላይ ልኬላቸዋለሁ። አሁንም ድ- ድጋሚ ልኬዋለሁ። right ነው የሚለው አሁን ግን ገንዘቡ አልገባም እስካሁን
እሺ deposit ነበር ለማድረግ የሞከሩት ነው። withdraw ነው።
withdraw ነው። እሺ በዚህ ቁጥር ነው ቴሌግራም የሚጠቀሙት የላኩልን?
አዎ ሀያ መጨረሻ አይደል?
አዎ አዎ በዚህ ነው እሺ አሁን ልኬዋለሁ፣ ግን ገንዘቡ አልገባም። message ም የለም
እሺ ከቴሌ ብር አልደረሱትም ነበር መልዕክት?
ምንም አልደረሰኝም።
እሺ እ፣ check አድርገን ምላሹን እናሳውቀውታለን።
እሺ እጠብቃለሁ።
መልካም። እሺ